ነው እባክዎ የምንረዳዎት?
hello ጤና ይስጥልኝ። ሁሉ ስፖርት አዎ ነው።
እንትን ዘግታችሁ ተነሳ ቴሌብሩንም CBE ም አይሰራ።
ለምን ለ deposit ነው ወይስ ለ withdraw ነው?
አረ deposit deposit ለማድረግ አሁን የምሰጡትን አማራ- አማራጭ ተጠቅመው ማስገባት ይችላሉ።
እሺ ቴሌብር account ሰጦታለሁ። በዛ ቴሌብር account ብሩን ገቢ ካደረጉ በኋላ ሙሉ ስምና እ።
ስልክ ቁጥር አድርገው screenshot አድርገው በቴሌግራም ይልኩልናል።
እ፣ እሺ ስልክ ቁጥር ልስ- ልስጦት የያዙ
እሺ ንገሪ 0932 ሰላሳ ሁለት 35 ሰላሳ አምስት 1966 አስራ ዘጠኝ ስልሳ ስድስት ፍትህ አምላክ ማርዬ።
ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አዎ ፍትህ አምላክ ማርዬ ነው የሚለው ፍትህ አምላክ የሚያስገቡበት ማርያም።
ነው ይሄ።
ወደ ቴሌብር ነው የምልከው ይህም ይህን አዎ ከቴሌብር account ኦ ወደዚህኛው ቴሌብር account ብር ገቢ ያደርጉና እህ፣ ያን ገቢ ያደረጉበትን ደረሰኝ screenshot አድርገው ከሁሉ እ።
ስፖርት account ሙሉ ስሞትና ስልክ ቁጥሮት ጋር አንድ ላይ አድርገው በቴሌግራም ይልኩልናል።
እሺ ቴሌግራም account የያዙ ልንገሮት ለጊዜው አይከፈትም ግን እሺ ንገሪኝ።
0978 ዜሮ ዘጠኝ ሰባ ስምንት 16 አስራ ስድስት 30 06
ሰላሳ ዜሮ ስድስት አዎ በዚህ screenshot ኡንና ስሞትን ስልኮትን አንድ ላይ አድርገው ይላኩ።
እሺ ለሁሉ ይኸው ግን እንትን አይልም አይስተካከልም።
ለጊዜው ነው technical ችግር ስላጋጠመ ለጊዜው በዚህ ይጠቀሙ።
እሺ እሺ መልካም ቀን።
እሺ